ጤና ይስጥልኝ። ሁሉ ስፖርት ነው ባኮ ምንድነው?
አብሮ ይስጥልኝ። ቅድም ብዬ ደውዬ ነበርና ከቴሌብር ወደ ሁሉ ስፖርት
ኳል ቴሌግራም ላይ
አሁን ልክ ያለው ግን የተስተካከል እናስታውቃለን ብላችሁ ነበር፣ ግን አልተስተካከለም። አሁን ራሱ እስኪ ልሞክር ብዬ ትንሽ ብር አስገብቼ ከቴሌብር ወደ እሱ ማለት ወደ ሁሉ ስፖርት ተቀንሰዋል። አሁንም አልገባል
እኮ ድጋሚ ያልገባሉትን ይላኩ፣ ይስተካከል ስለምናሳውቁት በትዕግስት ይጠብቁ።
ድጋሜ ልላክ ቴሌግራሙ ሁለተኛውን ይላኩ። አሁን አልገባሉትን
የአሁን
ሁለተኛ አልገባልኝም ብለዋል አይደለ? ሁለተኛ ያልገባሉትን ይላኩ።
እሺ